hello hello ጤናስጥልኝ አቤት hello ጤናስጥልኝ ጤና ይስጥልኝ
ጤናስጥልኝ አቤት እየሰማው ነው ከአርፊ ነው ደውሎት ደንበኛችን ትላንትና ደውለውልን ነበር የሚፈልጉትን አገልግሎት ማግኘት አዎ አዎ ገብቶልኛል
ለማረጋገጥ ነው ግን ከዚህ በፊት መልካም ምሽት ይሁን።
withdraw አድርጌ አንድ ሺህ ብር አልገባልኝም
እሺ ደንበኛችን አስመዝግበው ነበር አዎ አሪፍ እ፣ ቤቲንጎችም ስለማያነሱ ጭራሽ ስልካቸውን ዘጠና ሶስት ሀምሳ ሶስት ላይ አያነሱም ስልክ እሺ እናንተ ደግሞ እነሱን ጠይቃላችሁ እዛው ቀረ
እሺ በዚህ ቁጥር ነው ያመለከቱት
አዎ እሺ በድጋሚ
ቁጥሩን ልንገርሽ እ?
እሺ ር- ቴሌግራም ላይ አለ ዞስካልት የሚል ቴሌግራም ላይ ልልኬዋለሁ withdraw ያረኩት ነው
ዜሮ ዘጠኝ ዜ- እ፣ ምኑ የ account ቁጥሩ ነው የላኩበትን ደንበኛችን ቴሌግራም ላይ
okay የቴሌግራም ቁጥር አዎ ዜሮ ዘጠኝ ሀያ አንድ እሺ ሰማንያ ሰባት እሺ ሀምሳ ሶስት ዜሮ ሁለት እዛ ላይ ሙሉ መረጃ አለልሽ። ወደ ላይ ከፍ አድርገሽ ስታዩ ሙሉ መረጃ አለ።
ስሞትን ማን ልበል
እ፣ የገለበበት እንትን ሙሉ- ሙሉ ጎጃም ይላል።
እሺ
አ የምጫወቱበት ማለት ነው።
እሺ ደንበኞችን በድጋሚ እንዲታይሉት አድርጋለሁ ያለውን መረጃ ቴሌግራም ላይ እናሳውቆታለን እሺ እሺ
አመሰግናለሁ መልካም ምሽት ይሁንልዎት እሺ እሺ